ይስጥልኝ። ዋሽንግተን የህክምና ማዕከል
ከአዲስ ካርዲያክ ነበር ምደውለው። chest CT ነበረን ከ emergency
እሺ፣ ምን ነበር ያልሽኝ?
chest CT
እሺ፣ with contrast ነው without?
አዎ ዊዝ ዊዝ ኮንትራስት።
አዎ እሺ፣ አንድ ጊዜ ዋጋው ልንገርሽ።
እሺ
ሰባት ሺ ዘጠኝ መቶ ስልሳ ዋጋው።
እሺ እሺ አምቡላንስ ፈልገን ነበረ ከእናንተ እሺ፣ ከ- ከአዲስ ካርዲያክ ነው ያልሽኝ?
ከአዲስ ካርዲያክ ከአዲስ የልብ ህክምና ካርዲያክ።
ካርጎ እሺ፣ በዚሁ ስልክ መልሰን እንደውላለን።
እሺ እሺ